hello አቤት ሰላም እግዚአብሔር ይመስገን ደንበኛችን
አለን። ፓስፖርት ለመጀመር አስቤ ነበርና ምን አሉኝ ደንበኛችን ፓስፖርት ለመጀመር አስበን ነበርና እ፣ ምን እንደሚያስፈልግ እንድትነግሪኝ ትችላለሽ?
ድምጾት ይርቃል ደንበኛችን ምን አሉኝ
ፓስፖርት ለመጀመር አስበን ነበርና ምን ምን ምን እንደሚያስፈልግ አናውቅም። ልታስረጅን ትችላለሽ?
ፓስፖርት